hello
አቤት ሰላም ነው? ከዊፕላስ solution ነበረ የምደውለው።
እ ዊፕላስ solution company
እሺ
ባለፈ apply ተመዝግባችሁ ነበርና
አዎ እና የተመዘገቡትን active እያደረግን ስለሆነ system ላይ የምንሞላውን ጥያቄዎችን ልጠይቅሽ ነበረ።
እሺ
እሺ የድርጅታችሁ ስም ምን ነበር?
የድርጅታችሁ ኧረ ድርጅት የለንም እህ
ድርጅት የለንም አይ የምትሰሩት የምትሰጡት አገልግሎት ምንድን ነበር?
ሽያጭ እም?
ሽያጭ
ሽያጭ እኮ ስም የለውም።
ሂጃብ ኪ እ?
ሂጃብ ሂጃብ አዎ
ሂጃብ እሺ አድራሻ የት ነበር?
መርካቶ እ?
መርካቶ መርካቶ መርካቶ ምኑ ጋር?
አንዋር መስጊድ
እሺ ሙሉ ስምሽን?
ሀሚዳ ከድር
አቤት ሀሚዳ ከድር
ሀሚዳ ከድር አ ስልክ ይሄንን ነው የምትጠቀሙት?
አ
እሺ ከ የስራ ቀናችሁስ መቼ ነው? ሄሎ
ሁሌ ነው ከእሁድ እስከ እሁድ?
አ እሑድ ሰዓት?
ዝግ ነው ኦኬ ከሰኞ እስከ ቅዳሜ ማለት ነው።
አ
እሺ እ ሰዓቱስ? ሄሎ ሰዓት ሰዓት
አራት ሰዓት ይገባሉ አስራ ሁለት ሰዓት ይወጣሉ
okay አስራ ሁለት ሰዓት ሎጎ አላችሁ? የድርጅታችሁ ሎጎ የላቸውም
እሺ license ወይም ደግሞ የቀበሌ መታወቂያ በቴሌግራም ልትልክልኝ ትችያለሽ?
የለኝም የላትም
ኦኬ የንግድ ፈቃድ የላትም?
የለኝም
ኦኬ እሺ አመሰግናለሁ። መልካም ቀን